ሂሳብ ከኢትዮጲ ነበረ አስራ ሁለት እንትን አድርጌ withdraw አድርጌ ስንት ብር ነበር?
አስራ አንድ ሺህ ብር ምናምን መቼ ነው?
ዛሬ
ይሄን የምስት ቤት ስልክህ አዎ የዚህኛው አዎ ራሱ በዚህ ነው withdraw ያረከው?
አዎ በዚሁ ነው ያደረኩት አዎ አንድ ደቂቃ ጠብቀኝ እሺ። check ላድርግልህ። አስራ አንድ ሺህ ብር ወደ ዮናታን ነው አዎ አይደል?
ዮናት አዎ ዮናት ዘጠኝ ሰላሳ ሰባት ሰማንያ ሀምሳ ስድስት ሀያ ስድስት አዎ አዎ እሺ confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ እሺ ተደውል። እናመሰግናለን። መልካም እሺ እኔም አመሰግናለሁ።